Hello.
Hello. Hello. ማን ማን አቤት።
ነስ ያሁን ወርደር ከድር ነኝ።
ከድር እሺ።
አምስት ደቂቃ ነው የቀረው ምግብ ቤት ነኝ። ግን አሁን በአምስት ደቂቃ እንዴት ነው መስተዳደባ ወይስ ደርስ ትደውልሽ ፎቶን ከጻፍኩኝ አይ ሲደርስ ሳይሆን ሶስት ደቂቃ ከበለጠው እ፣ እሺ ቆይ ቆይ አንዴ ጠብቀኝ። እሺ ከድር ዘጠና ሰባት ዜሮ ሁለቱ ነው አይደል ያንተ?
አ አ ቆይ ሰዓቱን ልዩየውና ልጠይቅ።
መስተዳደባ ወይ ሩቅ ነው በጣም።
አይ ብዙ እኮ ይመስላል፣ ግን ልጠይቅ ልጠብቀኝ እ፣ አልሰጡትም እ እ በቃ እሺ እንትን ከድር ወይ ከድር አንተ ብቻ ውጣ እሺ። እ፣ እንትናን ደግሞ አንድ ሶስት ደቂቃ ጠብቆ ይደውልልኝ ካልሰጠችው አንተ ትተህ ውጣ በቃ።
እኔ ማለት ተቀብያለሁ።
ማለት ልደውልለት ነው
አዎ ለከስተመሩ ልደውልለት ነው። አሁን ከምግብ ቤት ገና ነው አሁን ሰጡኝ።
እሺ በቃ እንደዛ ከሆነ ል- ዝ- ከ- እኔ ልዝጋው ይደውሉልሃል እሺ ከድር
እሺ እሺ